Hello? Hello
አቤት ሰላም ጤና ይስጥልኝ። ቴሌቪ
አቤት አብሎ ላይ አለን። ምን ልርዳዎት?
ምን የምን ጥያቄ ለመጠየቅ ፈልገን ነው ያልኩ።
ምን አሉት?
የምን ስጦታ አለ ብለህ መጠየቅ ፈልገን ነው ደወልኩኝ።
Hello
አቤት Hello፣ ይሰማል። ምን ልርዳዎት?
አ፣ ምን የምን ስጦታ አለ ብለህ መጠየቅ ፈልገን ነው ደወልኩኝ።
እሺ፣ ቴሌቪዥን game ነው። game ኦቹን ሲጫወቱ ብዙ ሽልማቶች አሉት። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል።
እሺ
መ- ሙሉ መረጃ ለማግኘት ወይስ ደግሞ game ኦቹን ለመጫወት እ፣ ኮከብ ዘጠኝ ሰማንያ አምስት ላይ መሰላል ብለው ይደውሉ። አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ለመጫወት። ለመጫወትን ሲጫኑ ጥያቄና መልስና ዕድሎትን ይሞክሩ የሚል የሚል ስላለ መርጠው መጫወት ይችላሉ።
እሺ
እ፣ game ኡን ይዩትና ግልጽ ያልሆነ ነገር ካለ መልሰው መጠየቅ ይችላሉ።
እሺ እሺ